እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ለምን ተኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ ፍቅርሽ ጋን መብራት እንዳይሆንብኝ እንደገና እንዳምሌ ጨለማ እንደገና ፊትም በማትኮር እንደገና እንዳምሌ ጨለማ እንደገና ፊትም በማትኮር ሊሳካ ይቻልም ያስቡት ነገር እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና በልጅነት ዘመን እንደገና የነበረ ሁሉ እንደገና በልጅነት ዘመን እንደገና የነበረ ሁሉ የሚገኝ ቢሆን አብቦ በሙሉ እንደገና ክፋት ተንኮል ላይኖር እንደገና ደስታ ያየንበት እንደገና ክፋት ተንኮል ላይኖር እንደገና ደስታ ያየንበት አሁን ተመልሶ ቢገኝ ምን አለበት? እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር በፍቅር ላይ እንደገና እንዴት ይጨከናል? እንደገና ፍቅር በፍቅር ላይ እንደገና እንዴት ይጨከናል? እድል ያንቺን ነስቶ ባይልልኝ ይሆናል እንደገና ባይልልኝ ነው እንጂ እንደገና ልቦናሽ ባይረዳኝ እንደገና ባይልልኝ ነው እንጂ እንደገና ልቦናሽ ባይረዳኝ አንቺስ መቻጣሽው ፍቅርሽ እንደጎዳኝ እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና አርጅት የነበረው እንደገና እንደገና ነግሶ እንደገና አርጅቶ የበቃው እንደገና እንደገና ነግሶ ፍቅርም ልጅ በሆነ ንስር ተመልሶ እንደገና የሕፃንነት መልክ እንደገና የአፍላነት ፍቅርም እንደገና የሕፃንነት መልክ እንደገና የአፍላነት ፍቅር ሳይጠገብ አልፎ እንዴት የት የሚቀር እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና አይገኝምና እንደገና ጊዜው ሲተላለፍ እንደገና ይረግፋል የፈካው እንደገና ጊዜው ሲተላለፍ እንደገና ይረግፋል የፈካው ለዛ ውድም ይላል መውደድም ሲበቃው እንደገና ድንገት የሚከዳ እንደገና እያሳጣ ጤና እንደገና ድንገት የሚከዳ እንደገና እያሳጣ ጤና መልካም ነበር ቢገኝ ፍቅር እንደገና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና መውደድ እንደገና